ህም
ሄሎ ሄሎ ጤና ይስጥልኝ።
ሄሎ ስትልኝ ወደ ተድላ አምቡላንስ ደውለው ነበር። ምን ልርዳዎት?
አምቡላንስ ጥሩ ነው።
አዎ የአምቡላንስ እስከ አፋር ክልል ይሰራሉ።
እ እ እስከ አባላ ድረስ ይሰራሉ።
እስከ ምን አባላ አፋር ክልል አፋር ክልል?
አ አዎ መምጣት እንችላለን፣ ማን እ መምጣት እንችላለን።
ይታት አገልግሎት ነፃ ነው አይደለም? ሄሎ አልስክታ ሄሎ